Good afternoon, Capital Wellness Center speaking. ሄሎ
ሄሎ
ሄሎ፣ እንዴት ነሽ?
እግዚአብሔር ይመስገን።
ካፒታል spa ነው አይደለ?
አዎ፣ ካፒታል ነው የደወሉት።
እሺ normal ሞሮኮ ለመሰራት ክፍያችሁ ምን ያህል ነው?
ሀያ አንድ እሺ፣ እንዲደውሉልሽ ልንገራቸው እላይ
እሺ
ዜሮ ዘጠኝ አስራ ሁለት ሰማንያ ዘጠኝ ሀምሳ ሶስት ሀያ አንድ ነው አይደለ?
አዎ አዎ እሺ፣ አሁን ይደውሉልሻል።
እሺ እናቴ